hello hello ሰላም ጤና ይስጥልን።
አለን ሙስጠፋ ኡመር አዎ ከዊፕላስ የ transportation አገልግሎት ነበር ምደውለው።
እሺ ስልክህን ከ marketing agent ኦቻችን አሽከርካሪ ሲመዘግቡ ነበር ያገኘነው።
እም፣ እ፣ ድርጅታችን ስራ ስለጀመረና እንዲሁም ምን ለየት የሚያደርገው ነገር አለ የሚለውን ለመንገር ለአሽከርካሪዎቻችን እየደወልን ነበር።
አሁን የስራ ትቻለሁ እናቴ።
እሺ እሺ፣ እንደዛ ነው።
አዎ ለዛ ነው።
እሺ እሺ፣ ቴንኪዩ። መልካም ቀን።